ጠናችን ኢንዱስትሪ ማዕከል
ሄሎ ሄሎ
የኩዌት ትኬት መቁረጥ ፈልገን ነው።
እሺ አሁን ማመጣት እንችላለን?
እ፣ የት ፒያሳ ነው ያሉኝ?
እ፣ ምን ምን ምን?
ፒያሳ ለመምጣት ነው አሁን ነው ወይስ አዎ ወደ ፒያሳ መጥቼ ትኬት መቁረጥ ነው ለነገ ማለት ነው።
እም፣ አሁን ምናልባት እ፣ ወይ office ኡም ሊዘጋ ይችላል ወይ እ፣
Hello እሺ እ፣ ስለዚህ እ፣ Maybe- ነገ ልምጣ? እ፣ ነገ አዎ ነገም ይችላሉ። አሁን አስራ አንድ ተኩል ስለሆነ ነው።
ነገ ጠዋት እንምጣ።
ነገ ጠዋት መምጣት ትችላላችሁ።
እ፣ ለነገ አለ ጥያል አለ አለ ቀን በቀን አለ።
Okay እና እ፣ በቃ ነገ መጥቼ እናወራለን።
ይቻላል። አዎ ነገ ጠዋት ስንት ሰዓት ነው የምትከፍቱት? ስንት ሰዓት ነው የምትከፍቱት?
ከ- ከሁለት ተኩል ጀምሮ አለ ክፍት ነው።
ከሁለት ተኩል ጀምሮ አዎ
ፒያሳ ነው።
ፒያሳ። አዎ እሺ በቃ እንመጣለን።
እሺ እናመሰግናለን። መልካም